ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልን ቤተሰቤት።
እ ወደ deposit አድርጌ
እሺ ወደ ሺህ ብር እሺ፣ አላስገባልኝም።
መቼ ነበር ያዘዝከው?
አሁን አሁን ከ account ቆርጧል።
አዎ
ቤተሰቤት ቁጥር ከሄ ነው check ላድርግልህ።
አዎ አስር ቤት አዎ የሆነ ጊዜም ሁለት መቶ እንደዚህ አርግቶኛል። እኔ ምን ሆኖ ነው ብዬ ነው። ዛሬም ደገመኝ ደግሞ
ስንት ብር ነው ያልከኝ?
ዛሬ አምስት መቶ ብር
okay፣ እስቲ check ላድርግ።
የቆየም ሁለት መቶ ብር አለ።
ቀኑን ታስታውሰዋለህ? አልገባልህም ነው እሱ።
በጣም የቆየ ነው። ቀኑን አላስታውስም።
ቀኑን ካስታወስከው check ላደርግልህ እችላለሁ።
okay ወደኋላ ማ- አይታየም።
አይ ያው የትኛው ቀኑን በቀኑ ስለሆነ ማየት የምችለው እሺ ይኸኛውን ይዤ ችግር የለም።
እሺ፣ ይልል
ቻርጀርሽ የለም እንዴ? በዛችን እየተጫወት ነው። የኔም ሊዘጋ ነው። ለምን እኛ ብቻ እናድርገው? እ በእንትኑ ላድርግ በእንትኑ እ
ያ ይኸውልህ ነው። እሺ፣ ኔትወርክ አስቸግሮኝ ነው።
እሺ ችግር የለም። እዚህ ነው። አይ እዛ ነው።
ሄሎ፣ አቤት ይሰማል።
እ process ላይ ነው የሚለው። ስንቴ ነው ያዘዝከው ዛሬ?
እ ብዙ ነው ያዘዝኩት።
እሺ ያው የገቡልን እንትን ወይ text ትንሽ ጠብቀውና ስንት ሰዓት ላይ ነው ያዘዝከው?
አሁን የመጨረሻውን እኮ ያልገባልኝ።
እሺ የመጨረሻዋ text የገባችልን ወይ ላክልኝ። ትንሽ ጠብቀውና ካልገባ ቴሌግራም ላይ የትኛውን ነው ላክልኝ።
የትኛውን?
ያልገባልክን message ይገባል አይደል?
አዎ ይገባል።
ትንሽ ይኸውና ካልገባልህ deposit text የገባችልን ላክልኝና ለሳንቲሞች እናሳውቃቸዋለን።
እሺ ትንሽ ይኸውና ካልገባልህ ላክልን። ቴሌግራማችንን ታውቋላ?
አይ አላውቅም። ወይ እዚሁ ስላለ ቅርንጫፋችን
አዎ ግን እንትን ከሆነ deposit ከሆነ እዚህ ለእኔ text ኡን ትልክልኝና እኔ አሳውቅልሃለሁ። ከዛ ነው የሚገባልክ። ስልክ ልንገርህ የቴሌግራማችንን አ፣ ስንት ሰዓት ንገሪኝ።
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ አንድ ይቅርታሽ ችግር የለም እሺ።
እ